ጤና ይስጥልኝ ሁሉ ስፖርት ባኮ የምንለዳው
ልክ ያለው ፎቶውን
ምኑን የላኩት
የእንትኑን ስክሪንሻቱን ላከረሽ
ማን ነው ስሙት?
ሙሴ
አሁን በደወሉበት ነው የላኩት።
አ፣
ሙሴ ጥያቄውስ ምንድን ነው?
ቅዳሜ ዕለታዊ ነበረኝና እም፣ አም- አምስት ሺህ ምናምን ብር ነው እና ስድስት መቶ ብር ብቻ ነው የገባልኝ
የላኩት ብዙ ትኬት ነው። የትኛው ትኬት ነው?
ሁሉም ነው በቃ ስድስት መቶ ስድስት መቶ ዘጠኝ ትኬት
የገባሉት ስንት ነው?
ስድስት መቶ ብር ብቻ
የአንዱ ብቻ ነው የገባልኝ ነው ጥያቄውስ?
አዎ ከዚህ ጋር አሁን ከላኩት ውስጥ የአንዱ ብቻ ነው የገባው ስምንቱ አልገባም
እሺ፣ አስተላልፈን ይሉታል
እ አስተላልፈን ይሉታል። መልሱን ስናገኝ እናሳውቆታለን።
እሺ